Hello? Hello? hello
አይሰማም?
ይሰማኛል። አዎ፣ ሰላም ነው እግዚአብሔር ይመስገን ሰላም ነው። አባ አለ አለ withdraw አድርግቼ admin ኦች approve ያድርጉልህ ምናምን ብሎኝ ነበረ። አሁን እሺ፣ Best Bet ቁጥርህን ንገረኝ።
እሺ፣ አስር ዜሮ ዘጠኝ አስር ሰማንያ ስልሳ አንድ አስራ ስንት ብር ነበረ?
ስድስት ሺህ ብር።
እሺ እሺ አንድ እሺ እሺ
እሺ ገብቶልሃል አባቴ check አድርገው።
እሺ እሺ ስለደወልክ እናመሰግናለን። ትን መልካም ቀን። እስከ አምስት ደቂቃ ድረስ ጠብቀውና ይገባል።
እሺ።
አሁን ካልገባለት እንኳን maybe connection ይዞት ሊሆን ስለሚችል እሺ።
እሺ thank you እሺ አባ መልካም ቀን።
እሺ